አሎ sister
ተቋረጠ አይደል?
አዎ ተቋረጠ። ብር አልቀኝ።
ወዴት እንደገባ ልንገርህ። ዜሮ ዘጠኝ ሀያ ሁለት
እሺ ሀያ ሁለት ዘጠና
ዘጠና ዜሮ ዜሮ ዜሮ ስምንት
እሱ ነው ገባ።
አዎ አዎ
ቁጥሩ ንገረኝ። ቆይ ዜሮ ዘጠኝ ሀያ ሁለት
ሀያ ሁለት ዘጠና
ዘጠና
ዜሮ ዜሮ ዜሮ ስምንት ዜሮ ዜሮ ዜሮ ስምንት ስንት ነው? አልፏል እኮ አንድ ሁለት ሶስት ስንት ዜሮ ነው? መሀል ሶስት ዜሮ ነው።
መሀል ላይ አራት ዜሮ ነው።
መሀል አራት ዜሮ ሀያ ሁለት ዘጠና ዜሮ ዜሮ ዜሮ ስምንት እሱ ነው የገባ።
አዎ።
እሺ አመሰግናለሁ።
እሺ መልካም እሺ።